ጤና ይስጥልን። በሽት ባይት ቤቲ ነኝ ምን ልርዳዎት
አብሮ ይስጥልን። እንትን ነበር ቦነስ ለማስለቀቅ ምን አልከኝ?
bonus bonus እንዲለቀቅልን እና ምን ያህል ስደት እንዳለ ለማወቅ ቦነስ ነው
እሺ ገባኝ።
እ
እሺ አንዴ አንዴ
hello አቤት
ጤና ይስጥልኝ። ምንድን ነበር?
እንትን ነበር ቦነስ ለማስለቀቅ ነበር።
እሺ cashier ኮዱን ንገረኝ። ትኬት
እሺ አስር አስር አርባ ሶስት አርባ ሶስት አርባ ዘጠኝ ዘጠና ሰባት
እሺ ሶስት ጨዋታ አራት ጨዋታ ልወስዳለሁ። እሺ ቦነስ የለውም።
OK እሺ እሺ እሺ መልካም